ሄሎ
ጤና ይስጥልን።
ይስጥልኝ ቤት
ድሮ እንትን ይሄ እንዴት repeat ማድረግ የምችለው ምን አልከኝ?
እንዴት ነው ማስገባት የምችለው?
step ኡን ነው እም፣ ቴሌግራም ላይ አሁን በምነግር ቁጥር hi በለኝ እና step ኡን ልላክልህ።
አሁን promo code ምናምን ይለኛል እና promo CV code ይቀበላል።
ሙላት አይጠበቅብም። እሺ አባ ከሱ ውጭ ያሉትን ሙላቸውና next በለው። ችግር የለውም። promo code ን አትምላው።
okay CV ይቀበላል።
አዎ ይቀበላል።
እሺ። በ- በምንድን ነው hi የሚልሽ? በዚህ
እ፣ step ኡን ታውቀዋለህ ወይስ ልላክልህ?
ቴሌግራም በምንድን ነው የማገኝሽ? ቴሌግራም ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት
ዜሮ ሶስት ሰባ አራት ሰላሳ ሰባት አርባ ሰባት ሰባ ሰባት አርባ ሰባት አዎ